ጤና ይስጥልኝ ቤስት ቤት አብሮ ይስጥልን። አንድ withdraw አድርጌ confirm ብሎ ቀርቶ ነበር።
እሺ፣ አንዴ ጠብቀኝ። እሺ እሺ
ስልክ አንሳ። hello፣ አቤት ምን አይነት ሰው ነህ? እሺ፣ የቤስት ቤት ስልክህን ንገረኝ።
በዚህ በሀምሳ አራት አስራ ሁለት
ስንት ብር ነበር?
ሀያ ሺህ ብር mother ናት። አብዱ ነው በላት አንሰውና
አስራ አስር ሺህ ብር አ ወደ ቴሌ ብር account ሀምሳ አራት አስራ ሁለት ሰላሳ አንድ ሰላሳ አንድ አ
confirm አድርጌልሃለሁ። ገብቶልሃል። check አድርገው።
እሺ
መልካም ምሽት።